hello hello ሀብታሙ ነኝ። ሰላም ነው? እንዴት ነሽ?
አለው ለምሳሌ ዜሮ ሰባት ሀያ ሶስት order ይዤ ነበር ከዮርዲት እና customer ጥሪ አይቀበልም ይላል ስልኩ። እስኪ check አድርጊልኝ።
እሺ እኛ እንሞክርላት።
ዜሮ ሰባት ሀያ ሶስት እሺ ሀብታሙ እሺ እሺ፣ መልሰሽ ንገሪኝ ሰዓት እየሄደችብኝ ስለሆነ።
እነግርሃለሁ። ችግር እሺ የለውም።
እሺ፣ ማን ልበል አንቺን?
ፍቅር ፍቅር። እሺ ፍቅር እሺ እሺ